አንተ ቤት ነው? hello ከአዲስ የልብ ማዕከል ነበር የምንደውለው።
እሺ አምቡላንስ ፈልገን ነበረ። ወደ Axon የሚሄድ patient አለን።
እሺ፣ በዚህ ስልክ መልሰን እንደውልልሽ።
እሺ፣ communicate አድርገናል። ደውሉላቸው። እሺ፣ እሺ፣ በዚህ ስልክ ደውዪ።
በወዴት ነው ያልሽ? ወደ ወደ Axon Axon አርዘን።
አዎ፣ Axon stroke center ኡ እሺ፣ Axon። አንቺ ከየት ነበር የደወልሽልኝ?
ከአዲስ የልብ ማዕከል። አዲስ የልብ ማዕከል እዚህ ቦሌ ያለው።
እሺ፣ እሺ፣ አስተላልፍልሻለሁ።
እሺ